hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን ደህና ሻይን ኬተሪንግ ነው።
ነው።
እሺ ሀሩን ይባላለሁ። ከዊ ፕላስ ቴክኖሎጂ ሶሉሽን ነበር የምደውለው።
እሺ ስልካችሁን ከኢንተርኔት ላይ ነበር ያገኘሁት እሺ እና እኛ አዲስ መተግበሪያ ወይም application ነው develop ያደረግነው። እኛ የእኛን application በማውረድ ድርጅቶን በማስመዝገብ በነፃ ማስታወቅ ይችላሉ።
እም፣ ስለዚህ ከእናንተ የሚጠበቀው application ኑ ብቻ ሊኖራችሁ ነው የሚገባው። ከዛ ድርጅቶን ማስተዋወቅ ብቻ ነው ማለት ነው።
እሺ ቆይ ከቢሮ እንዲደውሉ ላርግ ይቅርታ እ እ ከቢሮ እንዲደውሉ ላርግ ወይ በዚህ ስልክ ሌላ ቦታ ስላለው ለሌላ ምን አልከኝ?
ከቢሮ እንዲደውሉ ላርግ የሚመለከተውን ሰው እሺ እሺ፣ ደስ ይለኛል። thank